hello ጤና ይስጥልኝ።
ጤና ይስጥልኝ። ምን ነበር withdraw ነበር ያደረግነው አልገባም።
ምን አልከኝ?
withdraw withdraw አድርገን እሺ አየር ላይ ተንጠልጥለው ቀረ።
እሺ፣ ወዴት ነበር? ወደ ባንክ ነው?
አይደለም ወደ ቴሌብር ወደ ቴሌብር ነው?
አዎ
ስንት ብር ነው?
አስር ሺ እና ሁለት ሺ ሰባት መቶ ብር ም- እሺ፣ approve መደረግ ስላለበት ነው የውስጥ ቤት ቁጥር ያደወልክበት ነው?
አዎ አዎ እሺ፣ እሺ።
እም?
ጎበዝ ሁለት ሺ ሰባት መቶ እና አስር ሺ አዎ አዎ ወደ አዎ ዜሮ ዘጠኝ አስራ ሁለት ዜሮ ስምንት ሀያ ስምንት ሰላሳ ሁለት አዎ አዎ
approve አድርጌልሃለሁ። እሺ ትንሽ ደቂቃ ጠብቀውና ይገባል።
አሁን እኮ ሰላሳ ሺህ ብር withdraw ስናደርግ approve ሲያደርግልን ወዲያው ነው የገባልን።
አዎ እኮ እንትን ነው ሳንቲም ላይ አይደለ?
አዎ አዎ አሁን ነው እንጂ እሱማ ወዲያው ነው ወዲያ- ወዲያው ነው balanced የሚለው።
አዎ አሁን ነው የገ- አሁን ሌላ ልጅ ጋር ደውዬ ነበር እናንተ አዎ ልክ ነህ። ያው ምን አንድ አይነት ስራ ነው። ያው እኛም approve ነው የምናደርግልህ።
አዎ አንዳንዴ pending ላይ ይዘዋል፣ አንዳንዴ ደግሞ balanced ይሆናል። ትንሽ ጠብቀውና ካልሆነ ደውልልኝ፣ አሳውቃለሁ ለሳንቲም ፔ እሺ እሺ ችግር የለውም። እሺ ይገባል።
እሺ እሺ እናመሰግናለን።